ሄኖክ ነው።
ቤቲ
አቤት እንዴት ነሽ?
አሎ፣ እንዴት ነሽ?
አለሁልሽ። የመስከረም reject ያደረግሽው አንቺ ነሽ?
የማንን መስከረም
እም የምትባል customer ነበረች በሀያ ምን ሰባት አዳም?
በሀያ ሰባት ነው order ያደረገችው እና reject ሆኗል። ፓስታ OK ፓስታ በሀያ ሰባት አ አስረኛ ወር ሀያ ሰባት
I think so አልፈልግም ብላ ነው ይቆያል ስትባል ምናምን መሰለኝ ደውላ ነው OK አዎ ደውላ አልተመለሰም። item ኡም አልመጣም ብሩም refund አልሆነም ስትል አብ- አይ አዲስ refund እናደርጋለን ምናምን ብሎኝ
ከአዲስ ጋር አውርታችሁ ነበር።
እም፣ እም፣ ስለዚህ refund ነው የሚሆነው።
አዎ።
እሺ በቃ ከፈለገች ነገ ቦይዝ አለ ቦይዝ ይዱላት አይ ይሄን ነው የምትፈልገው።
በቃ እሺ